እናንተ ከአንድ ወጣት ጋር ደዋይን ብቻ ምንም ሳናወራ በድንገት ተያየን ቼኮ ስናበራ ግሩም ቁመናላሁ የከ ውበቱ ስባል የከ ተወጫፊ ዋይኖን የከ ቅርብ ይቀርባል የከ ጥቅምት አጋማሽ ላይ ደግሞ እንዳጋጣሚ የከ ረዳው ጊዮርጊስ የከ አየሁ ድጋሚን የከ ያመልክ መልካም ልጅ የከ በአስደንጋጭ ወቅቱን የከ ከክዳር ብርድ ጋር የከ ቢቀጣይ ናፍቆቱን የከ ታኅሳስ አስራ ዘጠኝ በዋዜማው ሞቱን የከ ቁልቢ ተጓዝኩኝ የከ ታምረኛው ሞተን የከ አሃይ ገዳዬ ናና ፍቅርዬ ናና ጎድዬ ናና ሸግዬ ልናገሪን እኔስ የሱን ነገር ፍቅራችን መልኩን እንዲህ ነው ታሪኩን እስኪ ልናገሪን እኔስ የሱን ነገር ፍቅራችን መልኩን እንዲህ ነው ታሪኩን አላገኘሁትም ስለቴን ጠምሼ ሄድኩበት አየሬን አዲስ ተመልሼ ጥር አስራ አንድ ቀን ጥምቀት ባገሬ አየሁት ደስ አለኝ ገብቶ ሲጨፍር ያዛኩት ደፍረ የኸ ጭፈራው ቀጠጠን የኸ መርታት አይቀርም የኸ እሱም ልቡን ሰጠን የኸ ጀመርን ትውውቅ መቀራረብ መጣን የከ ያን ዕለት ከቤቴ የከ እንኳን እግሬ ወጣን የከ የካቲት መጋቢት ሱባኤው ሰመረን የከ እግር ተአሰበን የከ ፍቅር ተነገረን የከ ወደ ካሚያዝን ፋሲካ እንደዋለን የከ ዳር በቀለበት የከ መሰረቱን ጣለን የከ ናና ሸግዬ ናና ቆድዬ የከ ናና ፍቅርዬ ናና ለብዬ Yeah! እስኪ ልናገሪን እኔስ የሱን ነገር ፍቅራችን መልኩን እንዲህ ነው ታሪኩን እስኪ ልናገሪን እኔስ የሱን ነገር ፍቅራችን መልኩን እንዲህ ነው ታሪኩን ጉትና ስኔ ዝግጅት ቀጥሎ ሐምሌ በነሐሴ ድግስ ተጠቃለሁ ጳጉሜን አጣጥሎ መስከረም መባቻ የዓመት ፍቅረኛሞቼ በ